Hello ጤና ይስጥልኝ ቤት ቤት ከእኔ እባክዎ ምን ልርዳዎ?
ውጤት ማረጋገጥ ፈልጌ ነበር።
ይቅርታ ትኬት ነው?
አዎ hello እሺ ንገረኝ አሁን እስቲ cashier ኮዱን አንዴ ንገረኝ ከሰራ check አስራ አራት እናድርግ። አስራ አራት እሺ ሰላሳ ሶስት
አስራ አራት ሰላሳ ስድስት ሰላሳ ሶስት አስራ አራት ይቅርታ ሰላሳ ሰላሳ ሶስት እሺ ችግር የለም ሀምሳ አራት ሀምሳ ሁለት ሀምሳ አራት ሀምሳ ሁለት አስራ አራት ሰላሳ ሶስት ይቅርታ ሰላሳ አምስት
እሺ ቆይ ልየልሽ አንዴ ንገረኝ ይቅርታ አስራ ሶስት ሰላሳ አስራ አራት ሰላሳ ሶስት እሺ ሀምሳ አራት ሀምሳ ሁለት
ሊሆን ይችላል
እ?
ሊሆን ይችላል እሺ depend ያደርጋል
ምን
እ፣ ይቅርታ ደንበኛችን አንዴ መስመር ላይ ጠብቀኝ እሺ እያየሁልህ ነው ያንተን አልነበረም okay እሺ የሳውዲ አረቢያ እና የሊባኖን ጨዋታ ይቀረዋል እሺ
እሺ ሙሉ እሱ አልፏል ይቀረዋል ሌላው አልፏል አዎ እሱ update መደረግ ይቀረዋል